ጤና ይስጥልኝ። አሪፍ እኮ የቤዛዊት ነኝ። እባክዎ ምን ልርዳው?
ከቴሌብር ወደ እንትን ወደ አበሻ ሀበሻ አ እና ቆርጦ መቶ ብር አላስተላለፈልኝ ዲፖዝ አላረገልኝም።
እሺ ደንበኛችን ደውሎ አስመዝግበው ነበር እኛ ጋር።
አሁን ነው አሁን ላስመዘገብ ነው። አሁን አሁን ነው የቆረጠብኝ መሳተፍ ዛሬ ነው ማለት ነው።
ዛሬ ነው።
እሺ ደንበኛችን በዚህ ስልክ ነው ቴሌብር አ የሚጠቀሙት።
አ አ ስሞትም አልበል አባይነ ቤኛ አደራ
ምን አሉኝ ደንበኛችን።
አባይነ ቤኛ አደራ እሺ እሺ ደንበኛችን ከቴሌብር ወደ ሀበሻ መላኮትን የሚያሳይ መልእክት ደርሶታል አይደለም?
አ አ እሱን አሁን በምነግሮት ስልክ ቁጥር ስክሪንሻት አንስተው ቴሌግራም ላይ ይልኩልናል።
እሺ
እሺ ስልክ ቁጥር ያዙ።
እሺ እሺ 0992
እሺ ዘጠና ሁለት እስክሪብቶ አለ። እሺ እስክሪብቶ አልያዝኩም። እዚህ ላይ እንትን save ላድርገው። ዜሮ እሺ ይቅርታ፣ ቆይ አንድ ዜሮ ዘጠኝ
92 እሺ 13 አስራ ሶስት 01 55 ዜሮ አንድ አምስት አምስት OK እሺ 0992 13 01 55 አ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሃምሳ አምስት አዎ ልክ ነው ደንበኛችን። ከስር ስሞትንና ስልኮትን ጽፎ ይላኩልን።
እሺ እሺ ሌላ ምረዳውት ነገር ይኖራል?
የለም ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙን ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ